አምባሰለ ተንዶ ጊሼነ ገድፎታል። አምባሰል ተንዶ ግሼን ገድፎታል። አምባሰል መናዱ ያንቺ ቃል ፈርሶ ነው ጊሼን መገደቡ የኔ ቃል ማክበር ነው። ይብላኝልሽ ላንቺ ቃልሽ ለፈረሰው የእጁን መቻጣል ቁሞ ተነሰው አልማዝን አበባኔ እናና እንደነሽ
የመነደቡ ቤተ ዘመድ መምሰል አምባሰል ተሌላ ግሸን ገድቦታል የቆመውን አውሬ የተኛው ገሎታል የቆመውን አውሬ የተኛው መግደሉ ስፍራ በመያዝ ነው በመደላደል ስፍራ በመያዝ ነው በመደላደሉ ወይ ናና የሌት የአገሬ ልጅ ናና ረዘመሌው
እንደምናለሽ ኧረ እንደምናለሽ ያምባሰል ተሟጋች አይልም ግባኝም ያምባሰል ተሟጋች አያውቅም ይግባኝ በበሽታዬ ላይ አንቺን ጣለብኝ አንቺን ጣለብኝ አንቺን ጣለብኝ ነነነ አልማዜ እንደምለሽ
ያምባሰል ማርቆራት ይወርዳል በገመድ ያምባሰል ማርቆራት ይወርዳል በገመድ አደራ ቢሰጡ ይበላል ወይ ዘመድ እንዳሻግ አድርገኝ አንተን ደስ እንዳለ ርካሸነፍይ ምን ታደናናዬ ልክ ያገሬ ልጅ ናና የወንዜ ልጅ ዋ
አልማዜን አበባ ኧረ እንደምናለሽ እኚህ ላምባሰሎች አበላል ያውቃሉ እኚህ ላምባሰሎች አበላል ያውቃሉ ገብስ እንጀራ ላይ ሳም አርጉ ይላሉ ገብስ እንጀራ ላይ ሳም አድርጉ ይላሉ። እራቴን ሳም አድርገሽ ብትሰጪኝ ምለው ለሰውም ሳማ ነው ለእኔም ሳም ነው። አልማዝን ያብባል ኧረ እንደምን አለሽ ለለለ ናና ይንደለሽ
ፈረስ ባስጋል ሰው ይወጣበታል ፈረስ ባስጋል ማር ይቆርጡበታል ዋው ቀናና አይልም ቀናና አይልም ኧረ ዘመኔ ዋው ያገሬ ናና